Hello
አሎ ጤና ይስጥልኝ።
አብሮ ይስጥልን። ፍሊንትስቶን ነው?
እ የፍሊንትስቶን ነው አይደል?
አዎ ፍሊንትስቶን ነው።
እንትን information አይቼ ሶስት መቶ ሺህ ብር ከፍላችሁ ሚል ምናምን እንትን ላይ አይቼ ነው አዎ information ፈልጌ ነበረ።
እሺ ምን ላይ ነበር ማስታወቂያችን የሰማሽው?
እኔ እንትን ላይ ነው ያገኘሁት ፌስቡክ ላይ social media ላይ። እሺ አ።
አፓርትመንት ቤቶች ናቸው አሁን በሽያጭ ላይ ያቀረብናቸው።
እሺ ቅድመ ክፍያቸው ሶስት መቶ ሺህ ብር ነው።
እሺ ቀሪውን በአስር አመት ነው ከወለድ ነጻ የሚከፈለው።
እሺ
ባለ አንድም ባለ ሁለትም ባለ ሶስትም መኝታ ቤቶች አሉን። ባለ አንድ መኝታ ቤት ሲሆን እ፣ ሙሉ ክፍያው ከሁለት ነጥብ ሶስት ነው የሚጀምረው።
እሺ ባለ ሁለት መኝታ ቤት ሲሆን ደግሞ ከሶስት ነጥብ ስድስት ይጀምራል። ባለ ሶስት ባለ ሶስት መኝታ ቤት ደግሞ ከአራት ነጥብ ሰባት ይጀምራል።
okay ያሉን site ኦች ወደ ሰሚት አለን፣ ሀያት አለን፣ ሲኤምሲ፣ ጀሞ፣ ቱሉ ዲምቱ። ወደ መሀል ከተማ ከሆነ የምትፈልጉት ቦሌ፣ ሜክሲኮ እና ወደ ቫቲካን አካባቢም አለን።
okay አሁን የት ሶስት አካባቢ መቶ ሺህ ብር ትከፊና አ ነው በኋላ ያየሁት ግን structure ነው የሚሰጣችሁ ነው ላይ structure ኡን ካለቀ በኋላ አ አሁን ይላል።
በመገንባት ላይ ያሉ ናቸው። ትክክል። አዎ። አሁን ሀምሳ አዎ።
percent ም ስልሳ percent ም የደረሱ አሉ። በአንድ አ።
አመት ከግማሽ እስከ ሁለት አመት ባለው ውስጥ ነው የሚቆዩት። የት አ።
አካባቢ ነው ያለሽ አንቺ?
እኔ አሁን ለሰው ነው የምፈልገው ውጭ ላለ ሰው okay።
inform አረጋት እና ነግራትና ነግርሻለሁ ደውልና እሺ። አይ detail ኡ መረጃ ደግሞ የሽያጭ አማካሪ ስለሆነ የሚያስረዱሽ አ።
ወደ office ብቅ ብለሽ ያለውን መረጃ ብትችላል።
የት ነው office ኣችሁ?
ቦሌ ገርጂ ለታ አለን። የትኛው በቃ ይቀርብሻል?
ቦሌ ነው የሚቀርበኝ።
እሺ ስም አልበል።
እሺ፣ ምንን እሺ መቼ መቼ ይሆን?
እመጣለሁ። በቃ ልትመጣ ያው ኦፊስ እንትን እላለሁ።
እሺ እሺ እሺ እናትሽ እሺ። እሺ።